ምሕረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር እንደ ወደደን ትናንትና ዛሬም ፍቅር ነው እንደገና እርሷ ይለወጥ እንደ ሰው ፍቅር ነው ወረት የሌለው ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር ከስኬታችን በስተጀርባ ተከፍሎልናል የደም እንባ አቻ በሌለው ፍቅሩ ገዝቶ ሕይወትን ሰጠን እርሱ ሞቶ ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር ሰንሰለት የለም በእርሱ ዘንድ ፍጹም አያውቅም ማስገደድ በፍቅር ስቦ ይማርካል መልካምነቱ ይለውጣል ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር ሲጨክኑበት ወደዳቸው፣ የገደሉት አዳናቸው። በክፉ ፈንታ መልካም ሆነ፣ አንዱ ተሰቅሎ ሁሉ ዳነ። ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር። ከናጢአታችን የወደደን ከነውራችን ጋር ያቀረበን ሳይበቀለን ሳያጠፋን ይኸው ይኖራል እያሰፋን ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር ወረት የሌለ ወረት አዛኝ ድሆች አባት በሰማይ ሆነ በምድር የለም እንደ እግዚአብሔር